ጤና ይስጥልኝ አሪፍ ነኝ መሀሌ ሴባ ከመንደርደሪያዎች
ያው ያልሽኝ ልኬያለሁ።
እሺ ደንበኛችን ቴሌግራም ላይ ማን በሚል ነው የሚጠቀሙት?
እ ቴሌግራም ላይ ስም ይንገሩኝ ቴሌግራም?
የላኩትን።
ኪንግ ነው የሚለው
እሺ የላኩት issue ደርሶናል። ተስተካክሎ እንዳለቀ እናሳውቀውታለን።
እሺ እሺ መልካም ምሽት ይሁንልዎት።
ከዚህ በኋላ እንትን ባረግ ይሰራልኛል እንዴ?
ምን
ከዚህ በኋላ deposit ምናምን ባረግ withdraw ይሰራልኛል?
እ ደጋግሞ ይሞክሩት። ያው አሁን ላይ ቴሌብር ላይ ያጋጠመ system ችግር ስለነበር ነው እንዴ የተፈጠረው። ግን ለእኛ እሺ።
ባለሙያዎች ለማስተካከል እየሞከሩ ነው።
እሺ እሺ ደንበኛችን መልካም ምሽት ይሁንልዎት።